ሄሎ ሄሎ፣ ይሰማል ይሰማል። ሰላም ነው? እግዚአብሔር ይመስገን። አላችሁ እንትን ነበር ትላንት ማታ ቤት ቤት እንትን ገቢ አድርጌ ነበረ transfer እ አይ ከቤት ቤት ወደ account አልገባኝም። ወደዚህ ተመለሰልኝ።
መቼ ልታ ነበረ?
ትናንት ማታ አስራ ሁለት ሰዓት አካባቢ።
እሺ፣ አንዴ ቤት ውስጥ ቁጥር በዚህ በደወልኩበት ነው።
አዎ በዚህ ነው።
ስንት ብር ነው?
አንድ ሺህ ብር እ እ አንድ ሺህ ብር እሺ፣
መኪና ነው ሰላም ነው ማለት ወይ ምን አልሽኝ?
የት አካባቢ ነው የምትኖረው?
እኔ ባሌ ነኝ።
ባሪኮባ አ
እዛ የኛ ሰው አለ፣ እዛ የኛ ሰው መውሰድ ይመጣል።
የት ጎባ አለ እንዴ? እንትን አዎ፣ ባሌ አለ።
ጎ- ጎባ ነው ሮቤ?
አይ አይደለም፣ ባሌ ባሌ ባሌ አለ።
ከዛ ነው መውሰድ የምችለው?
አዎ፣ እዛ shop shop ሄደን ነው እሱ መውሰድ ይችላል።
እስኪ የት አካባቢ ሆነ ያለው ታዲያ? አናውቀውም።
እስቲ ቆይ አንዴ፣ እሺ፣ በይ